ሄሎ ሄሎ ጤና ይስጥልኝ። Flintstone Homes ቅድም አብሮ ይስጥልን። ሰላም ነው።
አለን ይመስገን።
አይ ፌስቡክ ላይ የሆነ መረጃችን የደወልኩላችሁ እሺ ይቻላል።
አይ የቤት ሶስት መቶ ሺህ ብር ክፍያ ነው የሚለው እና አዎ ቅድሚያ ክፍያ ከሶስት መቶ ሺህ ብር እኮ ጀምሮ ገንዘቡ በአጠቃላይ ስንት ነው?
እህ፣ ባለ- ባለ አንድ መኝታ ገንዘቡ ክፍያው ስንት ነው?
እንደየ site ኡ ይለያያል price ኣቸው።
አሁን ለምሳሌ አንድ site ነገር ለምሳሌ በስ አዎ እ፣ አሁን እኛ ማለት ነው ቀጠሮ ነው የምናስይዘው። office ላይ ነው የበለጠ ስለ ዋጋውም ስላሉት ነገሮችም detail የሚያወሩት።
አዎ እ፣ ቅድሚያ ክፍያን ሶስት መቶ ሺህ ከፍሉና ቀሪውን ከአምስት እስከ አስር ዓመት ባለው ነው የሚከፍሉት።
እኮ ቀሪው ስንት ብር ነው ነው እኮ አሁን ከሁለት ሚሊዮን ጀምሮ አለ።
ሁለት ሚሊዮን ብር ነው መጀመሪያው።
አዎ አዎ እሺ እሺ አዎ፣ ከዛ ጀምሮ አለ። እ፣ የአክሲዮን ሽያጮችም አሉ ከሀያ ሺህ ብር ጀምሮ።
እሺ ምናልባት እዛ ላይ ማሳብ ካሉት እ፣ በቃ እሺ እስቲ እሺ